ከክፍለ ዘመናት በፊት አምላክ ለሰው ልጆች ቁርአንን መመሪያ ይሆን ዘንድ ላከ። ለሰዎችም ይህንን መጽሐፍ አጥብቀው ይዘው ወደ ሐቅ መንገድ እንዲመሩ ጥሪ ያቀረበ። ይህ በመላኩ የመጨረሻ የሆነው መለኮታዊ መጽሐፍ ከወረደበት ጊዜ አንስቶ እስከ ትንሣኤ ቀን ድረስ ለሰው ልጆች ዋነኛ መመሪያ ሆኖ ይቆያል። ቁርአን አቻ ያልተገኘለት ያገላለጽ ስልቱና በውስጡ ያዘለው የላቀ ጥበብ በእርግጥም የአምላክ ቃል እንዲሰኝ ማስረጃዎች ናቸው። በተጨማሪም ቁርአን ከአምላክ የተላከ መሆኑን የሚያረጋግጡ ብዙ ተአምረኛ ባህሪያቶች አሉ። ከእነዚህ ባህሪያቶች ውስጥም አንዱ ሃያኛው ክፍለ ዘመን ባፈራው ቴክኖሎጂ ብቻ ሊታወቁ የቻሉትን እውነታዎች ከ1400 ዓመት በፊት በቁርአን ውስጥ ተገልጸው መገኘታቸው ነው። በእርግጥ ቁርአን የሳይንስ መጽሐፍ አይደለም። ነገር ግን እጅግ በጣም እጥር ምጥን ባለና ጥልቅ እውቀትን ባዘለ መልኩ በአንቀጾቹ የተገለጹት በርካታ ሳይንሳዊ እውነታዎች ሃያኛው ክፍለ ዘመን ባፈራው ቴክኖሎጂ ብቻ ሊታወቁ የቻሉ ናቸው። እነዚህ እውነታዎች ቁርአን በወረደበት ወቅት ሊታወቁ የማይችሉ መሆናቸው ቁርአን የአምላክ ቃል ስለመሆኑ ይበልጥ ማስረጃዎች ናቸው። የቁርአንን ሳይንሳዊ ተአምራቶች ይበልጥ ለመረዳት ይህ መጽሐፍ በወረደበት ጊዜ የሳይንስ ዕውቀት የደረሰበትን ደረጃ መመርመር የግድ ይሆናል። በሰባተኛው ክፍለ ዘመን ቁርአን ከመውረዱ በፊት የአረቡ ህብረተሰብ ብዙ መሠረተ ቢስ እምነቶች ነበሩት። ጠፈርንና ተፈጥሮን ለመመርመር የሚያስችል ቴክኖሎጂ ስላልነበራቸው ካለፈው ትውልድ በወረሱት አፈ ታሪክ ነበር የሚያምኑት። ለምሳሌ ያክል ሰማይን የሚደግፉት ተራሮች ናቸው ብለው ያስቡ ነበር። ዓለምም ጠፍጣፋ እንደሆነችና ትላልቅ ተራሮች በሁለቱም ጫፎች እንደሚደግፏት እነዚህም ተራሮች የመንግስተ ሰማያትን ጣሪያ የሚይዙ ምሰሶዎች ናቸው ብለው ያምኑ ነበር። የሆነ ሆኖ እነዚህ መሰረተ ቢስ የአረብ እምነቶች ቁርአን በመምጣቱ ምክንያት ተወገዱ። አላህ የሰማያትን የምታየው ተዓማድ ሳይኖራት ያነሳት ነው የሚለው በሱረቱ ራዕድ ቁጥር ሁለት ላይ የወረደ የቁርአን አንቀጽ ለምሳሌ ሰማይን የሚደግፉት ተራሮች ናቸው የሚለውን ሐሳብ አከሸፈው። በሌላም በተለያዩ የእውቀት ዘርፎች በዚያን ጊዜ ማንም ሰው ሊያውቃቸው የማይችላቸውን ጠቃሚ እውነታዎች ግልጽ አደረገ። ሰዎች ስለ ስነ ፈለክ ስነ ህይወትና ፊዚክስ ያላቸው እውቀት በጣም ትንሽ በነበረበት ጊዜ የተላከው ቁርአን በተለያዩ የእውቀት ዘርፎች ቁልፍ የሆኑ ሐሳቦችን ይዞ ነው የወረደው። ለምሳሌ ያክል የዩኒቨርስ ምስረታ፣ የሰው ልጅ አፈጣጠር፣ የከባቢ አየር መዋቅር፣ በምድር ላይ ህይወት እንዲኖር የሚያስችል ረቂቅ አመጣጠን የመሳሰሉት ይገኙበታል። በመቀጠልም በቁርአን ውስጥ ከተጠቀሱት ሳይንሳዊ እውነታዎች መካከል አንዳንዶቹን እንመልከት። የዩኒቨርስ ምስረታን ቁርአን በሱረቱል አንዓም አንቀጽ 101 ላይ እንደሚከተለው ገልጾታል። እርሱ ሰማያትንና ምድርን ያለ ብጤ ፈጣሪ ነው። ይህ በቁርአን የተሰጠው መረጃ ከዘመናዊ ሳይንስ ጋር ፍጹም ስምምነት አለው። አስትሮፊዚስቶች ወይም የጠፈር ቁስ አካል አጥኚዎች አሁን የደረሱበት ውሳኔ እንደሚገልጸው የ universe ቁስ አካላዊ ገጽታና time ወይም ጊዜ የሚባለው ጽንሰ ሐሳብ ጅማሬ ሊኖረው ወይም ወደ መኖር ሊመጣ የቻለው ከብዙ ዓመት በፊት በተከሰተው አብይ ፍንዳታ ወይም Big Bang ምክንያት ነው የሚል መደምደሚያ ላይ ደርሰዋል። ይህ አብይ ፍንዳታ ወይም Big Bang የተባለው ክስተት ከ15 ቢሊዮን ዓመታት በፊት ከምንም ተነስቶ ለ universe መፈጠር ምክንያት ሆኗል። ዘመናዊ የሆኑ የሳይንስ የጥናት ቡድኖችም ለ universe ምስረታ ተቀባይነት ያለውና በማስረጃ ሊረጋገጥ የሚችለው ንድፈ ሐሳብ ይህ ብቻ እንደሆነ ተስማምተውበታል። ምንም ካልነበረበት ሁኔታ ማለትም ቁስ አካል ወይም matter የአንድ ነገር ኃይል ወይም energy እንዲሁም ጊዜ ወይም time የሚለው ጽንሰ ሐሳብ ካልነበረበት ሁኔታ ከምንም ተነስቶ Big Bang ወይም አብይ ፍንዳታ በተሰኘ ክስተት ቁስ አካልና ጊዜ ሊፈጠሩ ችለዋል። ይህም ስለ ተፈጥሮና ውስጧ ስላሉ ነገሮች ተዛምዶ በሚያጠናው ሜታፊዚክስ በሚባል የእውቀት ዘርፍ ብቻ ሊገለጽ የሚችል ነው። ይህ በፊዚክስ በቅርቡ የታወቀ እውነታ ለእኛ ከ1400 ዓመት በፊት በቁርአን ተገልጾልናል። ከ1400 ዓመት በፊት የሥነ ፈለክ ጥናት ወይም አስትሮኖሚ ገና እንጭጭ በነበረበት ወቅት የወረደው ቁርአን በሱረቱ ዛሪያት አንቀጽ 47 ላይ universe እየሰፋ እንደሚሄድ ሲገልጽ ሰማይንም በኃይል ገነባናት እኛም እያሰፋናት በመሄድ ላይ ቻዮች ነን ይላል። በዚህ አንቀጽና በሌላም ብዙ አንቀጾች ሰማይ የሚለው ቃል ህዋንና universe ን ለማመልከት በጥቅም ላይ ሲውል እናየዋለን። አሁንም ይህንኑ ትርጉም ይዞ ነው እዚህ ቦታ ላይ የገባው። በሌላ አባባል በቁርአን ውስጥ universe እየሰፋ እንደሚሄድ ተላልፎልናል። ሳይንስም እስካሁኗ ዕለት ድረስ የደረሰበት ውሳኔ ይኸው ነው። እስከ ሃያኛው ክፍለ ዘመን ጅማሬ ተሰራጭቶና ተንሰራፍቶ የነበረው አስተያየት universe የማይለወጥና ጅማሬ የሌለው ነው የሚል ነበር። ሆኖም ግን በዘመናዊ ቴክኖሎጂ እገዛ የተደረጉ ጥናቶች እና ስሌቶች universe ጅማሬ እንዳለውና ያለማቋረጥ እየሰፋ እንደሚሄድ ገልጸዋል። በሃያኛው ክፍለ ዘመን መጀመሪያ ላይ ሩሲያዊው የፊዚክስ ሊቅ አሌክሳንደር ፍሬድማን እና ቤልጂያኑ የጠፈር ተመራማሪ ጆርጅ ለማትር በንድፈ ሐሳብ ደረጃ እንዳሰሉት universe ያለማቋረጥ እንቅስቃሴ ላይ እንደሆነና እየሰፋ እንደሚሄድ ገልጸዋል። ይህም እውነታ በ1929 በተደረገው በምልከታ በተገኘ የጥናት ናሙና ሊረጋገጥ ችሏል። አሜሪካኑም ጠፈርተኛ ኤድዊን ሀብል ሰማይን በማጉያ መነጽር ከተመለከተ በኋላ ከዋክብት ያለማቋረጥ እየተራራቁ እንደሚሄዱ አሳውቋል። በ universe ውስጥ ያሉት ሁሉም ነገሮች ያለማቋረጥ እየተራራቁ የሚሄዱ ከሆኑ በተዘዋዋሪ universe እየሰፋ እንደሚሄድ ያመለክታል። በቀጠሉት ዓመታት የተካሄዱት ጥናቶችም universe ያለማቋረጥ እየሰፋ እንደሚሄድ አረጋግጠዋል። ይህ እውነታ ግን በቁርአን ውስጥ የተነገረው ማንም ስለዚህ ነገር ባላወቀበት ዘመን ነበር። ይህም ሊሆን የቻለው ቁርአን የ universe ገዢ የሆነው የፈጣሪ ቃል ስለሆነ ነው። በቁርአን ውስጥ ፀሐይና ጨረቃ በተወሰነላቸው ምህዋር ላይ እንደሚንቀሳቀሱ በሱረቱል አንቢያ አንቀጽ 33 ላይ ተገልጿል። እርሱም ሌሊትንና ቀንን ፀሐይንና ጨረቃንም የፈጠረ ነው። ሁሉም በፈለካቸው ውስጥ ይዋኛሉ። በሱረቱል ያሲን ቁጥር 38 ላይ በሚገኝ ሌላ አንቀጽም ፀሐይ በአንድ ቦታ ላይ የጸናች እንዳልሆነችና በራሷ ምህዋር ላይ እንደምትንቀሳቀስ ተጠቅሷል። ፀሐይም ለእርሷ ወደ ሆነው መርጊያ ትሮጣለች። ይህ የአሸናፊው የአዋቂው የአምላክ ውሳኔ ነው እነዚህ በቁርአን የተላለፉት እውነታዎች አሁን ባለንበት ጊዜ በ universe ላይ በተደረገው የምልከታ ጥናቶች ሊታወቁ የቻሉ ናቸው ሊቃውንት ባሰሉት ስሌት መሰረት ፀሐይ በሰዓት 7 ሚሊዮን 200 ሺህ ኪሎ ሜትር በሆነ ፍጥነት Solar Apex በመባል ተለይቶ በሚታወቅ ምህዋር ላይ ቬጋ የተባለች ኮከብ ወዳለችበት አቅጣጫ እየተጓዘች እንደሆነ ገልጸዋል ይህም ፀሐይ በቀን 17 ሚሊዮን 280 ሺህ ኪሎ ሜትር ትጓዛለች ማለት ነው። ከፀሐይ ጋር የስበት ስርዓታቸው ተመሳሳይ የሆኑ ፕላኔቶችና በእነሱ ዙሪያ የሚዞሩ ተዘዋዋሪ አካላት ወይም ሳተላይቶች በሙሉ ከፀሐይ እኩል በሆነ ፍጥነት ይጓዛሉ። በተጨማሪ ሁሉም በ universe ውስጥ ያሉ ኮከቦች በየራሳቸው መንገድ ላይ በተመሳሳይና በታቀደ እንቅስቃሴ ላይ ይገኛሉ። በ universe ውስጥ እነዚህ ከላይ የተጠቀሱት በርካታ የከዋክብት መንገዶች እንዳሉ በሱረቱ ዛሪያት አንቀጽ ሰባት ላይ እንደሚከተለው ገልጾታል። የከዋክብት መንገዶች ባለቤት በሆነችው ሰማይ እምላለሁ። በ universe ውስጥ እያንዳንዳቸው ወደ 200 ቢሊዮን ኮከቦችን የያዙ ወደ 200 ቢሊዮን አካባቢ የሚደርሱ የከዋክብት ክምችቶች ይገኛሉ። አብዛኛዎቹ ኮከቦች የራሳቸው ፕላኔት ሲኖራቸው አብዛኛዎቹ ፕላኔቶች ደግሞ በራሳቸው ዙሪያ የሚሽከረከሩ ተዘዋዋሪ አካላት ወይም ሳተላይት አሏቸው። እነዚህ ሁሉ የሰማይ አካላት heavenly bodies በየራሳቸው ምህዋር ፍጹም በሆነ ስምምነት ስርዓተ ዑደታቸውን ጠብቀው ያለምንም ችግር ከብዙ ቢሊዮን ዓመታት በፊት ጀምሮ እየተንሳፈፉ ይገኛሉ። ከዚህም በተጨማሪ ብዙ ጅራታም ኮከቦች ወይም comets በተወሰነላቸው ምህዋር ላይ ይንቀሳቀሳሉ። የምህዋሮች ጥቅም በዚህ ብቻ አይወሰንም። የከዋክብት ክምችቶችም ወይም galaxies በተሰላና በታቀደ ምህዋር በጣም በፍጥነት ይጓዛሉ። በእነዚህ እንቅስቃሴዎች መካከል ማንኛቸውም አካላት የሌላውን አካል መንገድ አያቋርጡም። በእርግጥ አንዳንድ ጋላክሲዎች ወይም የከዋክብት ክምችቶች ከሌሎች ጋላክሲዎች ወይም የከዋክብት ክምችቶች ጋር ሲተላለፉ ተስተውሏል። ያም ሆኖ ግን የትኛውም አካላቸው በፍጹም አይነካካም፣ አይጋጩም። በእርግጥም ቁርአን በወረደበት ዘመን የሰው ልጆች አሁን ያላቸው ህዋን ወይም space ከሚሊዮኖቹ ኪሎ ሜትሮች ርቀት ማየት የሚያስችል ማጉያ መነጽርም ሆነ የተራቀቀ የእይታ ቴክኖሎጂ እንዲሁም ዘመናዊ የፊዚክስም ሆነ የዩኒቨርስ እውቀት አልነበራቸው። ስለዚህ በዚያን ጊዜ ህዋ ወይም space በመንገዶች ወይም path እና በምህዋሮች እንደተሞላ ሊታወቅበት የሚያስችል ምንም ሳይንሳዊ ዘዴ አልነበርም። ሆኖም ግን በቁርአኑ አንቀጽ እንደምናየው ይህ ሀቅ ለእኛ በቁርአን ውስጥ በግልጽ ተነግሮናል። ምክንያቱም ቁርአን የአላህ ቃል ነውና። አላህ ስብሓነሁ ወተዓላ በቁርአን ውስጥ በጣም ማራኪ ስለሆነው የሰማይ ልዩ ባህሪ በመግለጽ ትኩረታችን እንዲሳብ አድርጓል። ሰማይንም የተጠበቀ ጣሪያ አደረገ፣ እነሱም ከታምራቶቻችን ዘንጊዎች ናቸው በማለት ሰማይ ከመውደቅ የተጠበቀ ጣሪያ እንደሆነ ገልጾልናል። ይህ የሰማይ መለያ ባህሪ በሃያኛው ክፍለ ዘመን በተደረገው ሳይንሳዊ ጥናት ሊረጋገጥ ችሏል። ምድርን ያካበባት ከባቢ አየር በምድር ላይ ሕይወትን በማቆየት በኩል ወሳኝ የሆነ ሚና ይጫወታል። ትላልቅና ትናንሽ በራሪ ኮከቦች ወደ ምድር ዘልቀው ሕይወት ባላቸው ነገሮች ላይ በመከስከስ ጉዳት እንዳያደርሱ ከባቢው አየር ይከላከላቸዋል። ከዚህ በተጨማሪ ከባቢ አየሩ ሕይወት ላላቸው ነገሮች ጎጂ የሆኑትን ከህዋ ወይም ከ space የሚመጡትን የብርሃን ጨረሮች አጣርቶ ጉዳት ያላቸውን እያስቀረ ጉዳት የሌላቸውና ጠቃሚ የሆኑትን ጨረሮች ብቻ ያሳልፋቸዋል። ከሚያሳልፋቸውም ውስጥ አልትራቫዮሌት ጨረሮች፣ በአይን የማይታዩ ብርሃንና የሬዲዮ ሞገዶች ይገኙበታል። ከባቢ አየሩ የሚያሳልፋቸው ጨረሮች በሙሉ ለህይወት በጣም አስፈላጊ የሆኑ ናቸው። አልትራቫዮሌት ጨረሮች ለተክሎች ምግብ ዝግጅትና ፎቶሲንተሲስ፣ ለሁሉም ህይወት ላላቸው ነገሮች በህይወት መቆየት በጣም አስፈላጊ ናቸው። አብዛኛው ከፀሐይ የሚረጩት አደገኛ አልትራቫዮሌት ጨረሮች በከባቢ አየሩ የጋዝ ንብብር ወይም ozone layer ተጣርተው ጠቃሚና አስፈላጊ የሆኑት ብቻ ወደ ምድር ሲደርሱ የተቀሩት ይመለሳሉ። የከባቢ አየር የመከላከል ተግባር በዚህ ብቻ አይወሰንም። ከዚህ በተጨማሪ ምድርን ወደ negative 270 ዲግሪ ሴንቲግሬድ ከሚደርሰው የህዋ ቅዝቃዜ ይከላከልላታል። ከከባቢ አየር በተጨማሪ የቫን አለን መቀነት የሚባሉና በምድር መግነጢሳዊ ስበት ወይም magnetic field ምክንያት የሚፈጠሩ ንብብሮችም ቢሆኑ ከኮከቦች የሚረጩ ፍንጣሪዎች ምድር ላይ ጉዳት እንዳያደርሱ ይከላከሉላታል። ይህ የቫን አለን መቀነት ባይኖር ኖሮ ከፀሐይና ከሌሎች ኮከቦች በተደጋጋሚ የሚረጩት solar flares በምድር ላይ ያለውን ህይወት በሙሉ ያጠፉት ነበር። በቅርቡ እንደታወቀው በዚህ አይነት ሁኔታ ከኮከቦችና ከፀሐይ የሚፈጠረው አንዱ ብልጭታ የሚረጨው ኃይል 100 ቢሊዮን የአቶሚክ ቦምቦች ከሚረጩት ኃይል ጋር እኩል ነው። ይህም ሲባል ሂሮሺማ ላይ የተጣለው ቦምብ አንድ ሲሆን 100 ቢሊዮን ሂሮሺማ ላይ እንደተጣለው አይነት ቦምቦች ማለት ነው። ይህ ብልጭታ በተከሰተ በአንድ ወቅት ከ58 ሰዓታት በኋላ ኮምፓሶች ላይ የተገጠሙ የማግኔት መርፌዎች ያልተለመዱ እንቅስቃሴዎችን ያሳዩ ነበር። ከከባቢ አየሩ በላይ ከ250 ኪሎ ሜትር ከፍታ ላይ የነበረ ሙቀትም በድንገት ወደ 2500 ዲግሪ ሴልሺየስ ከፍ ብሎ ነበር። በአጭሩ ለመግለጽ አንድ ፍጹም የሆነ ከበላያችን ያለ መዋቅራዊ አሰራር ምድርን አካቧታል። እናም ከውጪ የሚመጡትና ለህልውናዋ አስጊ የሆኑትን ነገሮች በሙሉ ይከላከልላታል። ተመራማሪዎች ስለዚህ ነገር መኖር በቅርብ ነው ያወቁት። ሆኖም ግን ከብዙ ምዕተ ዓመታት በፊት በቁርአን ውስጥ ስለ ከባቢ አየር የመከላከል ተግባር ተነግሮን ነበር። የሱረቱ ጣሪቅ 11ኛ አንቀጽ የሰማይን የመላሽነት ባህሪ በማስመልከት ሲናገር የመመለስ ባለቤት በሆነችው ሰማይም እምላለሁ ይላል። ውደት የሚለው ቃል በተጨማሪ መመለስ የሚል ትርጉም እንዳለው በቁርአን ትርጉም ተብራርቷል። ምድርን ያካበባት አየር የተነባበረ እንደሆነ ይታወቃል። እያንዳንዱ ንብብርም ለህይወት በጣም ጠቃሚ አገልግሎት አለው። ጥናቶች እንደሚያሳዩት ንብብሮቹ ወደ እነሱ የሚጠጋውን ጨረርም ሆነ ማንኛውም ነገር ከሰማይ የመጣውን ወደ ሰማይ፣ ከምድር የመጣውን ወደ ምድር ይመልሱታል። አሁን ጥቂት ምሳሌዎችን በመጥቀስ ምድርን ያካበቧት ንብብሮች በምድር ውስጥ ለሚካሄዱ ዑደቶች ያላቸውን ጥቅም እንመልከት። ምድርን ካካበቧት ንብብሮች አንዱ ዝቄ ህዋ ወይም troposphere ይባላል። ከምድር በላይ ከ13 እስከ 15 ኪሎ ሜትር የሚገኘው ነው። ከመሬት የሚተነውን ውሃ ወደ ፈሳሽ ቀይሮ በዝናብ መልክ ወደ መሬት እንዲወርድ ያደርጋል። ከመሬት በ25 ኪሎ ሜትር ከፍታ ላይ የሚገኘው የኦዞን ንብብር ወይም layer ከህዋ የሚመጡትን ጎጂ ጨረሮችም ሆነ የአልትራቫዮሌት ብርሃንን ወደ ህዋ እንዲመለስ ያደርጋሉ። ሙቅ ህዋ ወይም ionosphere ልክ እንደ ሰው ሰራሽ የመገናኛ መንኮራኩሮች የሬዲዮ ሞገዶችንና ስርጭትን ወደ ተለያዩ የምድር ስፍራዎች መልሶ ያሰራጫል። ይህም ገመድ አልባ ግንኙነቶችን የሬዲዮንና የቴሌቪዥን ስርጭትን በረጅም ርቀት ላይ እንዲቻል ያደርጋል። ይህ በቅርብ ሊታወቅ የቻለው የሰማይ ንብብራዊ ባህሪ በቁርአን ውስጥ ከምዕተ ዓመታት በፊት ተገልጾ መገኘቱ በድጋሚ ቁርአን የአላህ ቃል መሆኑን በእጅጉ ያስረዳል። ስለ ዩኒቨርስ በቁርአን አንቀጾች ከተጠቀሱት እውነታዎች መካከል ሰማይ ከሰባት ንብብሮች እንደተሰራ የሚገልጽ ይገኝበታል። አላህ በሱረቱ በቀራ ቁጥር 29 ላይ እንዲህ ይላል፣ እርሱ ያ በምድር ያለውን ሁሉ ለእናንተ የፈጠረ ነው። ከዛም ወደ ሰማይ አሰበ፣ ሰባት ሰማያትም አደረጋቸው። እርሱም በነገሩ ሁሉ አዋቂ ነው። በሱረቱል ፉሲለት አንቀጽ 11 ላይ ከዚያም ወደ ሰማይ እሷ ጪስ ሆና ሳለች አሰበ ይላል። በዚሁ ሱራ አንቀጽ 12 ላይ በሁለት ቀኖችም ውስጥ ሰባት ሰማያት አደረጋቸው፣ ለየሰማያቱም ሁሉን ነገር አዘጋጀ ይላል። በብዙ የቁርአን አንቀጾች ውስጥ የሚገኘው ሰማያቶች የሚለው ቃል የምድርን ሰማይ ወይም ወደ ምድር ቀርቦ የሚታየው ሰማይ፣ በተጨማሪም ጠፈርን በጠቅላላ ለማመልከት አገልግሎት ላይ ሲውል ይስተዋላል። ይህንን ትርጉሙን ስንወስድ የምድር ሰማይ ወይም ለምድር ቅርብ የሆነው ሰማይ በሰባት ንብብር እንደተሰራ ያመለክታል። በእርግጥ ዛሬ የምድር ከባቢ አየር የተለያዩ ንብብሮች እንዳሉት ታውቋል። ከዚህም በላይ ልክ በቁርአን እንደተገለጸው ሰባት ንብብሮች እንዳሉትም ታውቋል። ይህንን ርዕስ በማስመልከት ሳይንሳዊ ምንጮች እንደሚከተለው ማብራሪያ ሰጥተውታል። ከባቢ አየሩ ሰባት ንብብሮች እንዳሉት ሳይንቲስቶች ደርሰውበታል። ንብብሮቹ አንዳቸው ከአንዳቸው በግፊት መጠናቸውና በያዙት የጋዝ አይነት ይለያያሉ። ወደ ምድር በጣም ቀርቦ የሚገኘው ደግሞ ትሮፖስፌር ወይም ስሬ ህዋ ይባላል። የንብብሩ ግዝፈት ከጠቅላላው 90% ይይዛል። ከትሮፖስፌር ከፍ ብሎ ስትራቶስፌር ወይም ዝቄ ህዋ ይገኛል። ከዚህ ንብብር ጋር አብሮ ኦዞን የተባለ የአልትራቫዮሌት ጨረሮችን የሚያጣራ ንብብር ይገኛል። ከስትራቶስፌር ከፍ ብሎ የሚገኘው ሜሶስፌር ማዕከላዊ ህዋ የሚባለው ይገኛል። ቴርሞስፌር ወይም ሙቅ ህዋ ደግሞ ከሜሶስፌር ከፍ ብሎ ይገኛል። ቴርሞስፌር ውስጥ ionized የሆነው ጋዝ አዮኖስፌር ወይም ሙቅ ውሃ የሚባለው ንብብር ይፈጠራል። ምድርን ከከበባት አየር የመጨረሻ የሆነው ከ480 ኪሎ ሜትር እስከ 960 ኪሎ ሜትር ከፍታ ላይ የሚገኘው ሲሆን ኤክሶስፌር ወይም ውጫዊ ህዋ በመባል ይታወቃል። ከላይ የተጠቀሱት ንብብሮች ከቆጠርናቸው ከከባቢ አየር ልክ በቁርአን ውስጥ እንደተጠቀሰው ሰባት ንብብሮች እንዳሉት እንገነዘባለን። ይህ በሃያኛው ክፍለ ዘመን ባፈራው ቴክኖሎጂ ብቻ ሊታወቅ የቻለ እውነታ በቁርአን ውስጥ በግልጽ ተገልጾ መገኘቱ በጣም ትልቅ ተአምር ነው። ከዚህ በላይ በቁርአን የተገለጹትን ሰባት ሰማያት አስመልክቶ በሳይንቲስቶቹ የተሰጠውን ትንታኔ ሰባቱ ሰማያት የተባሉት ራሳቸውን የቻሉ ሰባት ግዑዝ አካላት እንጂ በቅርቢቱ ሰማይ ያለውን የአየር ንብብሮች አይደለም በማለት በርካታ የእስላም ምሁራን ሳይንሳዊ ማብራሪያውን ውድቅ አድርገውታል። በቁርአን ውስጥ የተራሮች መልክዓ ምድራዊ አቀማመጥ ያለውን ጠቀሜታ አስመልክቶ ትኩረት እንድናደርግ በሱረቱል አንቢያ ቁጥር 31 ላይ በሚከተለው መልኩ ተገልጾ ይገኛል። በምድርም ውስጥ በእነሱ እንዳታረገርግ ጋራዎችን አደረግን። በአንቀጽ ውስጥ ተራሮች የመሬት ማረግረግ እንዳይፈጠር እንደሚከላከሉ ተገልጿል። ይህ እውነታ ቁርአን በወረደበት ወቅት በማንም ሊታወቅ የማይችል ነበር። ሊታወቅ የቻለውም በዘመናዊ መሳሪያዎች እገዛ በተደረጉት የመልክዓ ምድር ጥናቶች ነው። እነዚህ ጥናቶች እንደሚያስረዱት ተራሮች የተፈጠሩት እጅግ ግዙፍ የሆኑት ዝርግ የመሬት አካላት በእንቅስቃሴ ላይ እያሉ በሚፈጥሩት ግጭት ወቅት ጠንከር ያለው መሬት በክብደቱ ምክንያት ወደ ታች ሲዘቅጥ ከላይ ያለው እየታጠፈ ጉብታዎችና ተራሮችን ይፈጥራል። ክብደት ያለው ጠንካራው ክፍልም ወደ ታች እየዘለቀ ይሄዳል። ይህም ማለት ተራሮች ከላይ ከፍ ብሎ የሚታየውን የሚያክል ቁመት ያለው ቅጥያ ከመሬት በታችም አላቸው ማለት ነው። በሱረቱ ነባዕ ውስጥ በቁጥር ስድስት እና ሰባት ላይ የሚገኘው የቁርአን አንቀጽ የተራሮችን ጥቅም ከችካል ጋር በማመሳሰል ገልጾታል። ምድርን ምንጣፍ አላደረግንምን? ጋራዎችንም ችካሎች አላደረግንምን? በሌላ አባባል ተራሮች ከምድር ገጽ በላይ ያለው አካላቸው ከምድር በታችም ዘልቆ የአለት ንብብሮችን በመስራት የምድርን ገጾች አጥብቀው ይዟቸዋል። በዚህ መሰረት የተወሰነ ውፍረት ያለው የምድር ቅርፊት እንዳይዋልልና እንዲረጋ ያደርጉታል። በአጭሩ ተራሮች እንጨቶችን እርስ በርስ እንደሚያያይዝ ምስማሮች ልንመስላቸው እንችላለን። ይህ የተራሮች ምድር ላይ እንደ ችካል አገልግሎት መስጠታቸው በሳይንሳዊ ጽሑፎች isostasy በሚለው ቃል ተገልጿል። ከመሬት በታች ዘልቀው የገቡ የተራሮች ክፍሎች የፈጠሩት የአለት ንብብሮች በስበት ሕግ ምክንያት የሚፈጥሩት ውጥረት ወይም tension የመሬት ገጽ አጠቃላይ ሚዛኗን መጠበቅ እንድትችል አድርጓታል። ይህም በሳይንስ ጽሑፎች ውስጥ isostasy በመባል ይታወቃል። ይህ አስደናቂ የሆነ የተራሮች ምስጢር በዘመናዊ ሳይንስ ሳይገለጽ ከምዕተ ዓመታት በፊት አላህ ባወረደው ቁርአን ላይ መጠቀሱ የፈጣሪን የላቀ ጥበብ የሚገልጽ ነው። በምድር ውስጥ በእነሱ እንዳታረገርግ ጋራዎችን አደረግን። በሱረቱ ነምል ቁጥር 88 ላይ ያለው የቁርአን አንቀጽ ተራሮች የማይንቀሳቀሱና በአንድ ቦታ የረጉ እንደሚመስሉ ግን አለመሆናቸውና ዘውትር በእንቅስቃሴ ላይ እንደሆኑ ይነግረናል። ጋራዎችንም እርሷ እንደ ደመና አስተላለፍ የምታልፍ ስትሆን የቆመች ናት ብለህ የምታስባት ሆና ታያታለህ። የዚያን ነገሩን ሁሉ ያጠነከረውን የአላህን ጥበብ ተመልከት። እርሱ በምትዘሩት ሁሉ ውስጥ አዋቂ ነው። ይህ እንቅስቃሴ ተራሮች በራሳቸው ስለሚንቀሳቀሱ ሳይሆን ከሚገኙበት የመሬት የላይኛው ገጽ ጀምሮ እስከ 100 ኪሎ ሜትር ውፍረት ያለው የምድር ቅርፊት ጥቅጥቅ ባለው ማንትል ወይም ከመሬት እምብርት ጀምሮ ባለው ንብብር ላይ እንደ መንሳፈፍ ያለ በመሆኑ ነው። በሃያኛው ክፍለ ዘመን መጀመሪያ ላይ ነበር በታሪክ ለመጀመሪያ ጊዜ ጀርመናዊ ሳይንቲስት አልፍሬድ ዊግነር አሁን ተለያይተው የሚገኙት ደሴቶች በጠቅላላ ዓለማችን መጀመሪያ ስትፈጠር የተያያዙ እንደነበሩና በሂደት በእንቅስቃሴ የተነሳ እየተከፋፈሉ እየተለያዩና እየተበታተኑ እንደመጡ የጠቀሰው የመልክዓ ምድር አጥኚዎችም ዊግነር ትክክል እንደሆነ የተረዱት ዊግነር ከሞተ ከ50 ዓመት በኋላ በ1980ዎቹ ነበር። በሃያኛው ክፍለ ዘመን መጀመሪያ በተደረገው የመልክዓ ምድር ጥናት ይህንን የመሬትን ወደ ታች እስከ 100 ኪሎ ሜትር ድረስ ውፍረት ያለውን የምድር ቅርፊት እንቅስቃሴ እንደሚከተለው ገልጾታል። ከመሬት ገጽ ጀምሮ ወደ ታች 100 ኪሎ ሜትር ውፍረት ያለው ቅርፊት ወይንም crust plates በሚባሉ ግዙፍ ዝርግ ክፍልፋዮች የተከፋፈለ ነው። ስድስት ዋና ዋና ግዙፍ ፕሌቶችና በርካታ ትንንሽ ፕሌቶች አሉ። plate tectonic የተባለው ንድፍ ሐሳብ እንደሚገልጸውም እነዚህ ፕሌቶች ይንቀሳቀሳሉ። በዚህም ምክንያት ከነሱ ጋር አህጉራትና የባህር ወለሎችም አብረው ይንቀሳቀሳሉ። አህጉራት በዓመት ከአንድ እስከ 5 ሳንቲሜትር እንደሚንቀሳቀሱ ተስተውሏል። የእነዚህ ፕሌቶች እንቅስቃሴ እየቀጠለ ሲሄድ በምድር መልክዓ ምድር ላይ ትንሽ ለውጥ ያመጣል። ለምሳሌ ያህል አትላንቲክ ውቅያኖስ በየዓመቱ ትንሽ እየሰፋ ይሄዳል። እዚህ ጋር አንድ በጣም ጠቃሚ የሆነና ሳይጠቀስ መታለፍ የሌለበት ነጥብ አለ። ፈጣሪ በቁርአን አንቀጽ የተራሮችን እንቅስቃሴ የመንሳፈፍ ወይም የመወሰድ ተግባር በማለት ጠቅሶታል። ዘመናዊ ተመራማሪዎችም ዛሬ ይህንኑ የአህጉራት እንቅስቃሴ መንሳፈፍ ወይም መወሰድ የሚለውን ቃል በመጠቀም ገልጸውታል። ይህ በቅርቡ የታወቀው ሳይንሳዊ እውነታ በቁርአን በዛን ጊዜ መጠቀሱ ቁርአን የፈጣሪ ቃል ስለመሆኑ እንዳንጠራጠር ያደርገናል። ብረት በቁርአን ውስጥ በግልጽ ከተጠቀሱት ንጥረ ነገሮች አንዱ ነው። በሱረቱል ሐዲድ አንቀጽ 25 ላይ እንዲህ ይላል፣ ብረትንም በውስጡ ብርቱ ኃይልና ለሰዎችም መጠቀሚያዎች ያሉበት ሲሆን አወረድ ነው። አወረድ ነው የሚለው ቃል በተለይ ለብረት መጠቀሱ ዘይቤያዊ ትርጉሙ ሲታይ ለሰዎች ጥቅም እንዲሰጥ አደረግነው ማለትን እንደሚያመለክት ሊታሰብ ይችላል። በቀጥታ ትርጉሙ ስንወስደው ግን ብረትን ራሱን በአካል ከሰማይ አወረድ ነው የሚለውን ትርጉም ይሰጣል። ይህ ቀጥታ ትርጉሙ ሲታይ በውስጡ ትልቅ ሳይንሳዊ ተአምር እንደያዘ እንረዳለን። ምክንያቱም ዘመናዊ የጠፈር ተመራማሪዎች በዓለማችን ውስጥ የሚገኘው ብረት በጠቅላላ ከህዋ ውጪ ከሚገኙ ግዙፍ ኮከቦች የተገኘ እንደሆነ ስለገለጹ ነው። በዩኒቨርስ ውስጥ ያለው ከባባድ ብረታ ብረቶች በጠቅላላው በትላልቅ ኮከቦች ማዕከላዊ ክፍል ወይም ኒኩለስ የተሰሩ ናቸው። የእኛ solar system በራሱ ብረትን ለመስራት ወይም ለማምረት የሚያስችለው ተስማሚ መዋቅር የለውም። ብረት በብቸኝነት ሊሰራ የሚችለው ከፀሐይ በጣም በበለጡና የሙቀት መጠናቸው ወደ መቶ ሚሊዮኖች ዲግሪ በሚደርሱ ኮከቦች ውስጥ ነው። በእነዚህ ኮከቦች ውስጥ ያለው የብረት መጠን የተወሰነን መጠን ሲያልፍ ኮከቡ መሸከም ወይም መቋቋም ያቅተውና nova ወይም supernova የሚባለው ክስተት የተከማቸው ብረት ፈንድቶ ይበታተናል። እነዚህ በፍንዳታ ምክንያት የተበተኑት ብረቶች በህዋ ላይ የዋለሉ ይቆዩና የስበት ኃይል ያለው የሰማይ አካል ሲያጋጥማቸው ከሱ ጋር ተጣብቀው የሱ አካል ይሆናሉ። ይህ ሁሉ የሚያሳየው ልክ በአንቀጹ እንደተጠቀሰው ብረት በምድር ላይ የተፈጠረ አለመሆኑንና ከሚፈነዱት ኮከቦች በተወርዋሪ ኮከባት አማካኝነት ወደ ምድር እንደመጡ ነው። ይህ እውነታ ቁርአን በወረደበት በሰባተኛው ክፍለ ዘመን ሊታወቅ እንደማይችል ግልጽ ነው። ብረትንም በውስጡ ብርቱ ኃይልና ለሰዎችም መጠቀሚያዎች ያሉበት ሲሆን አወረድ ነው። በተጨማሪም ስለ ብረት በሚናገረው የሱረቱል ሐዲድ 25ኛው አንቀጽ ውስጥ ሁለት አስገራሚ ሂሳብ ነክ ሚስጥሮች አሉ። ሱረቱል ሐዲድ በቁርአን ውስጥ 57ኛው ምዕራፍ ነው። በአረብኛ ቋንቋ ተለዋጭ ቃሉ አብጀድ የሆነው አልሐዲድ የሚለው ቃል በቁጥር ሲገለጽ 57 ነው። ሐዲድ የሚለው ቃል ብቻ በቁጥር ሲገለጽ 26 ነው። የብረት atomic number ም 26 ነው። ነፋስ ተወላላጅ ደመናዎች ውሃ እንዲያዝሉ የማስቻል ባህሪ እንዳለውና በዚህም ባህሪ ምክንያት ዝናብ እንደሚፈጠር በሱረቱል ሂጅር አንቀጽ 22 ላይ ተገልጿል። ንፋሶችንም ደመናን ተሸካሚዎች አድርገን ላክን፣ ከሰማይም ዝናምን አወረድን፣ አጠጣናችሁም። በዚህ አንቀጽ እንደተጠቀሰው ዝናብ እንዲፈጠር መንስኤ የሚሆነው ንፋስ እንደሆነ ተጠቅሷል። እስከ ሃያኛው ክፍለ ዘመን መጀመሪያ ድረስ በዝናብና በንፋስ መካከል የሚታወቀው ግንኙነት ንፋስ ደመናዎችን እንደሚነዳ ወይም እንደሚያባርር ነው። ይሁን እንጂ ዘመናዊ የሜትሮሎጂ ግኝቶች ንፋስ በባህሪው ደመናዎች ውሃ እንዲቋጥሩና ዝናብ እንዲፈጠር በማድረጉ በኩል ያለውን ሚና አብራርቷል። የዚህ የንፋስ ተወላላጅ ባህሪ እንደሚከተለው ነው። በውቅያኖሶችና በባህሮች ላይኛው የውጫዊ ክፍል በውሃው መምታታትና እርስ በርስ መላተም ምክንያት ቁጥር የለሽ የአየር ፍንጥቅጣቂ አረፋዎች ይፈጠራሉ። እነዚህ ፍንጥቅጣቂዎች በሺዎች የሚቆጠሩ ቅንጣቶችን ይፈጥራሉ። እነዚህም የአንድ ሚሊሜትር መቶኛ የሚያክል ዲያሜትር ወይም የክብ አጋማሽ መስመር ያላቸው ቅንጣቶች ከተፈጠሩ በኋላ ወደ አየር ይወረወራሉ። እነዚህ ኤሮሶል የተባሉት ቅንጣቶች ከመሬት ንፋስ ከሚያነሳው አቧራ ጋር ተቀላቅለው ወደ ላይኛው የከባቢ አየር ክፍል ይጓዛሉ። ቅንጣቶቹም በንፋስ ኃይል ከፍ ወዳለ ቦታ ከተጓዙ በኋላ ከእንፋሎት ጋር ይቀላቀሉና ወደ ውሃ ጠብታዎች ይቀየራሉ። እነዚህ የውሃ ጠብታዎችም መጀመሪያ ተሰብስበው ዳመና ከፈጠሩ በኋላ ወደ መሬት ወይም ምድር በዝናብ መልክ ይወርዳሉ። እንዳየነው ንፋስ በአየር ላይ የሚንሳፈፈውን እንፋሎትና ከውሃ ላይ በንፋስ አማካኝነት የሚነሱ ቅንጣቶችን እንዲወላለዱ በማድረግ ዝናብ እንዲፈጠር ያደርጋል። ንፋስ ይህ የማወላለድ የማራባት ባህሪ ባይኖረው ኖሮ በከባቢ አየር ውስጥ የውሃ ጠብታዎች ስለማይፈጠሩ ዝናብ የሚባል ነገር አይኖርም ነበር። በዚህ ሂደት ውስጥ ዋነኛውን ሚና የሚጫወተው ንፋስ እንደሆነ ሰዎች በማያውቁበትና ስለ ተፈጥሯዊ ክስተቶችን በጣም ጥቂት እውቀት በነበራቸው ዘመን በቁርአን አንቀጽ ውስጥ ተገልጾ ነበር። ሌላው በቁርአን ውስጥ ስለ ዝናብ የተጠቀሰው እውነታ ተመጥኖ ወደ ምድር እንደሚወርድ ነው። በሱረቱ ዙክሩፍ ቁጥር 11 ላይ እንዲህ ይላል፣ ያም ከሰማይ ውሃን በልክ ያወረደላችሁ ነው፣ በእርሱም የሞተችን አገር ሕያው አደረገ፣ እንደዚሁ ከመቃብራችሁ ትወጣላችሁ። ይህ የዝናብ መጠንም በድጋሚ በዘመናዊ ጥናቶች ተደርሶበታል። በአንድ ሰኮንድ በግምት 16 ሚሊዮን ቶኖች ውሃ ከምድር ላይ እንደሚተን ይገመታል። ይህም ቁጥር በዓመት ሲሰላ 513 ትሪሊዮን ቶኖች ውሃ ይሆናል። ይህ ቁጥር ወይም አሃዝ በዓመት ወደ ምድር በዝናብ መልክ ከሚወርደው ውሃ ጋር እኩል ነው። ይህ የሚያሳየው ውሃ በተመጠነ ሁኔታ ስርዓተ ዑደት እንደሚያደርግ ነው። በምድር ላይም የህይወት ዘላቂነት በዚህ የውሃ ዑደት ላይ የተመሰረተ ነው። ሰዎች በዓለም ላይ ያለውን ቴክኖሎጂ በሙሉ እንኳን ቢጠቀሙ ይህን ዑደት ሰው ሰራሽ በሆነ መልኩ ሊሰሩት አይችሉም። በዚህ ዑደት ላይ በጣም አነስተኛ ስህተት እንኳን ቢፈጠር ወዲያውኑ ከፍተኛ የሆነ የስነ ምህዳር አለመመጣጠን ወይም የእንስሳት የእጽዋትና የአካባቢያችን አለመመጣጠን ecological imbalance ይፈጠራል። ይህም በምድር ላይ ያለ ህይወት በሙሉ እንዲያበቃ ያደርጋል። ሆኖም ግን ይህ መቼም የሚሆን ነገር አይደለም። ምክንያቱም ዝናብ ፈጽሞ በተመጣጠነ መልኩ ልክ በቁርአን እንደተጠቀሰው መዝነቡን ስለሚቀጥል ነው። ከባህሮች ባህሪ አንዱ የሆነው በሳይንስ በቅርቡ የተደረሰበት ግኝት በቁርአን ውስጥ በሱረቱ ረህማን ቁጥር 19 እና 20 ላይ እንደሚከተለው ተገልጿል። ሁለቱም ባህሮች የሚገናኙ ሲሆኑ ለቀቃቸው፣ በመካከላቸውም ጋራጁ ወይም ግርዶሽ አለ። አንዱ በአንዱ ላይ ወሰን አያልፍም። አንዱ በአንዱ ላይ ወሰን አያልፍም። ሁለቱ የሚገናኙት ግን የማይቀላቀሉት የባህር ውሃዎች ባህሪ በ oceanographics ወይም በውቅያኖስ ጥናት ባለሙያዎች በቅርብ ነው ሊደረስበት የቻለው። በማዕከላቸው ባለው ክብደትና የያዙት ቦታ ወይም density ልዩነት surface tension ሁለቱ ባህሮች በመካከላቸው ልክ ስስ አጥር እንዳለ ያህል እንዳይደባለቁ ይከለክላቸዋል። የሚያስደንቀው ነገር ሰዎች ስለ surface tension እና ስለ oceanography ወይም የውቅያኖስ ጥናት ምንም በማያውቁበት ዘመን ይህ በቁርአን ውስጥ መገለጹ ነው። እስከ ቅርብ ጊዜ ድረስ የልጅ ጾታ በእናት ዋስ እንደሚወሰን ይታሰብ ነበር፣ ወይም ቢያንስ በሁለቱም በሴትና በወንድ እንደሚወሰን ይታሰብ ነበር። ግን እውነታው ከዚህ የተለየ እንደሆነና ወንድነት ወይም ሴትነት የሚወሰነው ከወንዱ ወደ ሴቷ በሚፈሰው የወንድ ዘር እንደሆነ በቁርአን ውስጥ በሱረቱ ነጅም አንቀጽ 45 እና 46 ላይ ተገልጿል። እርሱም ሁለቱን አይነቶች ወንድንና ሴትን ፈጠረ ከፍትወት ጠብታ በማህፀን ውስጥ በምትፈስ ጊዜ ዘውትር የሚሻሻለው የስነ ባህሪ ወይም genetic እና molecular biology ትምህርት በዚህ የቁርአን አንቀጽ የተሰጠውን መረጃ ትክክለኝነት ከብዙ ጊዜ በኋላ አረጋግጧል። አሁን ጾታን የሚወስነው ከወንዱ ወደ ሴቷ በሚሄደው የዘር ህዋስ እንደሆነና ሴቷ በዚህ ሂደት ላይ ምንም ሚና እንደሌላት ታውቋል። ጾታን የሚወስኑት ዋነኛና መሰረታዊ የሆኑት ነገሮች ክሮሞዞሞች ናቸው። ከ46ቱ የሰው ልጅን መዋቅር ከሚወስኑ ክሮሞዞሞች ውስጥ ሁለቱ የጾታ ክሮሞዞሞች ናቸው። እነዚህ ሁለቱ ክሮሞዞሞች በወንድ XY ሲባሉ፣ በሴት ደግሞ ኤክስ ኤክስ ይባላሉ። ምክንያቱም የክሮሞዞሞቹ ቅርጽ የእነዚህን ፊደሎች ቅርጽ ስለሚመስል ነው። Y ክሮሞዞም ወንድ እንዲፈጠር ምክንያት የሆነውን ወይም የሚያደርገውን ጂን ወይም በራሄ የያዘ ሲሆን X ክሮሞዞም ደግሞ ሴት እንድትፈጠር ምክንያት የሆነውን ወይም የሚያደርገውን ጂን ወይም በራሄ ይይዛል። የሰው ልጅ አፈጣጠር የሚጀምረው ሴትና ወንድ ውስጥ የሚገኙ ክሮሞዞሞች ተደባልቀው ህብር ሲፈጥሩ ነው። በዘር ማፍራት ወይም ovulation ጊዜ ለሁለት የሚከፈሉት በሴትና በወንድ የዘር ፍሬዎች ውስጥ በጥንድ የሚገኙት እነዚህ ክሮሞዞሞች የሴቷ ሁለቱም ኤክስ ኤክስ የተባሉትን አንድ አይነት ክሮሞዞሞች ሲያመርቱ፣ በሌላ በኩል ደግሞ የወንዱ የጾታ ህዋስ X እና Y የተባሉ ሁለት የተለያዩ የወንድ ዘሮችን ያመርታል። ከሴቷ የሚመጣው X ክሮሞዞም X ክሮሞዞም ከያዘ የወንድ ዘር ጋር ከተገናኘ ህፃኗ ሴት ትሆናለች። Y ክሮሞዞም ከያዘ የወንድ ዘር ጋር ከተገናኘ ግን ህፃኑ ወንድ ይሆናል። በሌላ አባባል የህፃኑ ጾታ የሚወሰነው ከወንዱ በሚመጣው ክሮሞዞም X ወይም Y መሆን ነው። በሃያኛው ክፍለ ዘመን የሥነ ባህሪ ጥናት ከመጀመሩ በፊት ስለዚህ ነገር ማንም አያውቅም ነበር። በእርግጥ በብዙ ባህሎች የልጅ ጾታ የሚወሰነው በሴቷ ሰውነት እንደሆነ ይታሰብ ነበር። ለዚህም ነበር ህፃኗ ሴት ከሆነች እናት የምትወቀሰው። ቢሆንም ግን ስነ ባህሪ ወይም genetics ከመፈጠሩ ከ13 ክፍለ ዓመታት በፊት በቁርአን የጾታ ምንጭ ሴትዋ እንዳልሆነችና ከወንዱ የሚመጣው የዘር ፈሳሽ እንደሆነ አሳውቆ አጉል እምነቶችን አክሽፏል። በቁርአን ውስጥ ስለ ሰው ልጅ አፈጣጠር የተነገረንን መመርመር ከቀጠልን በጣም ጠቃሚ የሆነ ሳይንሳዊ ተአምር እናገኛለን። የወንድ ዘር ከሴቷ እንቁላል ጋር ሲቀላቀል ለህፃን ወሳኝ የሆነ አንድ ነጠላ ህዋስ ይፈጠራል። ይህ ውህድ ህዋስ በስነ ህይወት ወይም ባዮሎጂ ጥናት zygote ይባላል። ይህ ነጠላ ህዋስ ወዲያውኑ በመከፋፈል መባዛት ይጀምራል። ውህደ ህዋሱ ወይም ዛይጎቱ በቅርንጫፍ ላይ እንደተንጠለጠለ ፍሬ በማህፀን ግድግዳ ላይ ይንጠለጠላል። ለእድገቱ የሚያስፈልገውን ነገርም ከማህፀን ጋር ባለው ግንኙነት አማካይነት ከእናቱ ሰውነት ያገኛል። በዚህ ውስጥ በጣም ጠቃሚ የሆነ የቁርአን ተአምር ጎልቶ ይታያል። በእናት ማህፀን የሚያድገውን ውህደ ህዋስ ወይም ዛይጎት አለቀ በማለት አላህ በቁርአን ውስጥ በሱረቱል አለቅ ከቁጥር 1 እስከ 3 በሚገኘው አንቀጽ ጠቅሶታል አንብብ በዚያ ሁሉም በፈጠረው ጌታህ ስም ሰውን ከረጋ ደም በፈጠረው ጌታህ ስም አንብብ ጌታህ በጣም ቸር ሲሆን አለቅ የሚለው ቃል የአረብኛ ትርጉሙ በሆነ ቦታ ላይ የሚንጠለጠል ነገር ማለት ነው። በትርጉም ደረጃ ቃሉ በሰውነት ላይ ተጣብቀው ደም የሚመጡ አልቅቶችን ለማመልከት ያገለግላል። በእርግጥ እንዲህ ተስማሚና አመቺ በሆነ ቃል የውደ ህዋሱ እድገት መገለጹ አጋጣሚ አይደለም። ይልቁንስ ቁርአን ከአላህ የመጣ መሆኑን የምንረዳበት አስገራሚ መረጃ ነው። በቁርአን ውስጥ ሰዎችን ከሞቱ በኋላ መልሶ መቀስቀሱ ለፈጣሪ ቀላል እንደሆነ ሲነግረን በጣት አሻራዎች ላይም አትኩሮት አድርጓል። በሱረቱል ቂያማ አንቀጽ አራት ላይ አይደለም ጣቶችን ፊት እንደነበሩ በማስተካከል ላይ ቻዮች ስንሆን እንሰበስባቸዋለን ይላል። የጣት አሻራ ላይ አትኩሮት መደረጉ የራሱ የሆነ የተለየ ትርጉም አለው። ይህም የእያንዳንዱ ሰው የጣት አሻራ የተለየ መሆን ነው። አሁን በሕይወት ያለውም ሆነ የሞተ ሰው የራሱ የሆነ የተለየ የጣት አሻራ አለው። ለዚህም ነው በዓለም ዙሪያ የጣት አሻራ ለእያንዳንዱ ግለሰብ እንደ ልዩ መታወቂያ የሚያገለግለው። የጣት አሻራ ልዩ መለያ እንደሆነ የታወቀው በ19ኛው ክፍለ ዘመን መጨረሻ ላይ ነው። ከዚያ በፊት ግን ሰዎች የጣት አሻራዎችን ምንም ትርጉምና ጥቅም የሌላቸው የቆዳ ላይ ሰንበሮች ወይም እጥፋቶች አድርገው ነበር የሚወስዱት። ፈጣሪ ግን በዚያን ጊዜ በጠቃሚነቱ የማንንም አትኩሮት ያላገኘውን ወይም ያልሳበውን የጣት አሻራ ጥቅም በቁርአን ውስጥ ገልጾታል። በቁርአን አንቀጾች ከተገለጹት መረጃዎች ውስጥ ሌላኛውና በጣም ጠቃሚ የሆነው መረጃ የሰው ልጅ በማህፀን ውስጥ ስላለው እድገት ነው። በእናት ማህፀን ውስጥ መጀመሪያ አጥንቶች ይፈጠሩና መቀጠልም አጥንቶቹ ላይ የሚጠቀለሉ ጡንቻዎች እንደሚፈጠሩ በአንቀጾቹ ተገልጿል። ከዚያም ጠብታዋን በአርባ ቀን የረጋ ደም አድርገን ፈጠርን። የረጋውንም ደም ቁራጭ ስጋ አድርገን ፈጠርን። ቁራጯንም ስጋ አጥንቶች አድርገን ፈጠርን። አጥንቶቹንም ስጋን አለበስናቸው። ከዚያም ነፍስን በመዝራት ሌላ ፍጥረትን አድርገን አስገኘነው። embryology ወይም ስነ ጽንስ በእናት ማህፀን ውስጥ ስለሚካሄደው የጽንስ እድገት የሚያጠና የሳይንስ ዘርፍ ነው። እስከ ቅርብ ጊዜ ድረስ የስነ ጽንስ ሊቆች በጽንስ ውስጥ አጥንቶችና ጡንቻዎች አንድ ላይ እንደሚያድጉ ይገምቱ ነበር። በዚህም ምክንያት ለብዙ ዘመናት ሰዎች ይህ የቁርአን አንቀጽ ከሳይንስ ጋር ይጋጫል ብለው ያምኑ ነበር። ሆኖም ግን ዘመን ባፈራው ቴክኖሎጂ በመታገዝ የተደረጉ ጥናቶች ቁርአን የሰጠው መረጃ ቃል በቃል ትክክል እንደሆነ ያስረዳል። እነዚህ አጉልቶ በሚያሳይ የረቀቀ የሕክምና መሳሪያ የተደረጉ ጥናቶች በእናት ማህፀን ውስጥ ያለው እድገት ልክ በቁርአን አንቀጽ ውስጥ እንደተጠቀሰው እንደሆነ ያሳያል። መጀመሪያ ለስላሳ የጽንሱ ክፍል ወይም ካርቲሌጅ ይጠነክርና ወደ አጥንትነት ይቀየራል። በመቀጠልም ከአጥንቱ ዙሪያ የተመረጡ የጡንቻ ክፍሎች ተሰባስበው አጥንቱ ላይ ይጣበቃሉ። ይህ ክስተት ወይም ሂደት ሳይንሳዊ በሆኑ ህትመቶች ላይ እንደሚከተለው ተገልጿል። በሰባተኛው ሳምንት የህፃኑ አጽም በሰውነቱ ውስጥ ይሰራጫል። አጥንቶቹም ትክክለኛ ቦታቸውን ወይም ቅርጻቸውን ይይዛሉ። በሰባተኛው ሳምንት መጨረሻና በስምንተኛው ሳምንት ጡንቻዎች በአጥንቱ ዙሪያ በመጣበቅ ቦታቸውን ይይዛሉ። በአጭሩ በቁርአን ውስጥ የተገለጸው የሰው ልጅ የእድገት ደረጃ ከዘመናዊ የሥነ ጽንስ ግኝት ጋር ፍጹም ስምምነት አለው። በቁርአን ውስጥ በሱረቱ ዙመር አንቀጽ ስድስት ላይ ልጅ በእናቱ ማህፀን ውስጥ ሶስት የእድገት ደረጃዎች እንዳሉት ተገልጿል። በእናቶቻችሁ ሆዶች ውስጥ በሶስት ጨለማዎች ውስጥ ከመፍጠር በኋላ ሙሉ መፍጠርን ይፈጥራችኋል። ይሃችሁ ጌታችሁ አላህ፣ ስልጣኑም የእርሱ ብቻ ነው። ከእርሱ ሌላ አምላክ የለም። ታዲያ ወዴት ትዞራላችሁ? አንቀጹ እንደሚያመለክተው የሰው ልጅ በእናቱ ማህፀን ውስጥ ሶስት የተለያዩ የእድገት ደረጃዎች እንዳሉት እንገነዘባለን። ዘመናዊ ስነ ህይወት ወይም ባዮሎጂ የሰው ልጅ በእናቱ ማህፀን ውስጥ ያለው የእድገት ደረጃ ለሶስት እንደሚከፈል አረጋግጧል። ዛሬ በሁሉም የስነ ጽንስ መጽሐፎች ላይ ይህ እውነት እንደሚከተለው ተገልጿል። ህይወት በማህፀን ውስጥ ሶስት ደረጃዎች አሉት። ቅድመ ጽንስ ወይም pre-embryonic የመጀመሪያዎቹ ሁለት ሳምንት ከግማሽ ሲሆን ጽንስ የመሆኛ ወይም embryonic እስከ ስምንተኛው ሳምንት መጨረሻ እና fetal የተባለው ከስምንተኛው ሳምንት እስከ ምጥ ድረስ ያለው ነው። እነዚህ ምዕራፎች የልጁን የተለያየ እድገት ደረጃዎች ያመለክታሉ። በእናት ማህፀን ውስጥ ስላሉት የተለያዩ የእድገት ደረጃዎች መረጃ ሊገኝ የቻለው በዘመናዊ መሳሪያዎች የተደረጉ ጥናቶች ውጤት ይፋ ከሆኑ በኋላ ብቻ ነው። ግን ሌሎች አስገራሚ ሳይንሳዊ እውነታዎች ሁሉ ይህ መረጃ በቁርአን አንቀጾች አስገራሚ በሆነ መልኩ ተገልጿል። ሰዎች ስለ ሕክምና ያላቸው እውቀት በጣም አናሳ በነበረበት ዘመን እንዲህ የተዘረዘረና ስህተት የሌለው መረጃ በቁርአን መገለጹ ቁርአን የሰው ልጅ ቃል እንዳልሆነና የፈጣሪ ቃል እንደሆነ ግልጽ ማስረጃ ነው። ሌላው አስገራሚ የሆነ የቁርአን ባህሪ ወደፊት የሚፈጠሩትን ክስተቶች ከመከሰታቸው በፊት መግለጹ ነው። የሱረቱል ፈትህ 27ኛው አንቀጽ ለአማኞች የሚያስደስት ዜና ቀድሞ ሊደርሳቸው አድርጓል። ይህም በጣዖት አምላኪዎች ቁጥጥር ስር የነበረችውን የመካ ከተማ አሸንፈው በቁጥጥራቸው ስር እንደሚያደርጉ የሚገልጽ አንቀጽ ነበር። አላህ ለመልእክተኛው ህልሙን እውነተኛ ሲሆን አላህ የሻ እንደሆነ ደስተኞች ሆናችሁ ራሶቻችሁን ላጭታችሁ አሳጥራችሁም የማትፈሩ ስትሆኑ የተከበረውን መስጊድ በእርግጥ ትገባላችሁ ያለውን በእርግጥ እውነት አደረገለት። ያላወቃችሁትንም ነገር አወቀ። ከዚህም በፊት ቅርብን መክፈት አደረገ። አንቀጾቹን በጥሞና ስንመለከት አማኞች ድል አድርገው መካን ከመያዛቸው በፊት ሌላ ድል እንደሚገጥማቸው ይገልጻል። ይህም በአይሁዶች ቁጥጥር ስር የነበረውን የካዕባን ምሽጎች አስቀድሞ እንደሚቆጣጠሩ ማመልከቱ ነበር። ቁርአን ወደፊት ይከሰታሉ ብሎ ከጠቀሳቸው ነገሮች ሌላው በሱረቱ ሩም ውስጥ የሚገኘው ስለ ባይዘንታይን ግዛት ተጠቅሶ የሚገኘው ነው። በዚህ አንቀጽ የባይዘንታይን ግዛት በፋርሶች ትልቅ ሽንፈት እንደገጠመውና ግን በቅርቡ ትልቅ ድልን እንደሚያገኝ ተገልጿል። ሩም ተሸነፈች። በጣም ቅርብ በሆነችው ምድር እነርሱም ከመሸነፋቸው በኋላ በእርግጥ ያሸንፋሉ። በጥቂት ዓመታት ውስጥ ያሸንፋሉ። ትእዛዙ በፊትም በኋላም የአላህ ነው። በዚያ ቀን ምዕመናን ይደሰታሉ። ይህ አንቀጽ የወረደው በ620 ክፍለ ዘመን አካባቢ የክርስቲያኖች ግዛት የነበረው ባይዛንታይን በፋርሶች ተሸንፎ ኢየሩሳሌምን ካጣ ከሰባት ዓመት በኋላ ነው። ሆኖም ግን ባይዘንታይን በቅርቡ ድል እንደሚጎናጸፍ አንቀጹ ይገልጻል። በእርግጥ በዚያን ጊዜ የባይዛንታይን ግዛት በጣም ታላቅ ሽንፈት ደርሶበት እንኳንስ በድጋሚ ድል ሊያገኝና ሕልውናው ማጠራጣሪ የሆነበት ጊዜ ላይ ነበር። ፋርሶች ብቻ ሳይሆኑ አቫሮች፣ ስላቮችና ሎምባርዶችም ጭምር የባይዛንታይንን ግዛት ስጋት ላይ ጥለውት ነበር። አቫሮች እስከ ኮንስታንቲኖፕል ግንብ ድረስ ደርሰው ነበር። የባይዛንታይን ንጉሥ ሄርኩለስም የዘመቻውን ወጪ ለመሸፈን እንዲረዳው በቤተ ክርስቲያኖች ውስጥ ያሉት ወርቆች፣ ብሮች ቀልጠው ወደ ጥሬ ገንዘብ እንዲቀየሩ አዞ ነበር። ብዙ ገዢዎችም በሄርኩለስ ላይ አምፀው ነበር እና ይህ ሁሉ ተደማምሮ ግዛቱ ለመፍረስ ምንም አልቀረውም ነበር። ቀደም ሲል በባይዛንታይን ስር የነበሩት የሜሶፖታሚያ የሲሊሲያ፣ የሶሪያ፣ የፍልስጤም፣ የግብፅና የአርመን ግዛቶች በጠቅላላው በጣዖት አምላኪዎቹ የፋርስ ሕዝቦች ተወረው ነበር። በአጭሩ ሁሉም ሰው የባይዛንታይንን መውደም አረጋግጦ በተቀመጠበት ወቅት በቅርብ ዓመታት ውስጥ ባይዛንታይኖች ድል እንደሚጎናጸፉ የሚያመለክቱ የቁርአን አንቀጾች ወረዱ። እነዚህ የሱረቱ ሩም የመጀመሪያ አንቀጾች ከወረዱ ከሰባት ዓመት በኋላ እንደ አውሮፓውያን አቆጣጠር በታህሳስ 627 በባይዛንታይንና በፐርሺያ ግዛቶች መካከል በተደረገው ጦርነት ባልተጠበቀና አስገራሚ በሆነ ሁኔታ የባይዛንታይን ጦር ሰራዊቶች ፐርሺያኖችን ረቷቸው። ከጥቂት ወራቶች በኋላም ፋርሶች የወሰዱትን ክልሎች እንዲመልሱ የሚያስገድዳቸውን ስምምነት እንዲቀበሉ ተገደዱ። በቁርአን ውስጥ የተነገረው የሮማውያን ድልም እውን ሆነ። በእነዚህ አንቀጾች ውስጥ የተገለጸው ሌላው አስገራሚ ነገር ደግሞ በዛ ዘመን ማንም ሊደርስበት የማይችለው ግን በአንቀጹ የተገለጸው ጦርነቱ የተካሄደበትን ቦታ መልክዓ ምድራዊ አቀማመጥ ማመልከቱ ነው። በሱረቱ ሩም ሶስተኛው አንቀጽ ላይ ሮማውያን የተሸነፉት በምድሪቱ ዝቅተኛ ክፍል እንደሆነ ተጠቅሷል። ይህ أدنى الأرض የሚለው ቃል በብዙ ትርጉሞች አቅራቢያ የሚገኝ ቦታ ብለው ይተረጉሙታል። ይህ ግን ቀጥተኛ የቃሉ ትርጉም ሳይሆን ዘይቤያዊ ትርጉሙ ነው። أدنى የሚለው ቃል دني ከሚለው ቃል የመነጨ ሲሆን ቀጥተኛ ትርጉሙም ዝቅተኛ ማለት ነው። أرض ማለት ደግሞ ምድር ወይም ዓለም ማለት ነው። ስለዚህ أدنى الأرض የሚለው አገላለጽ የዓለም ዝቅተኛ ቦታ ማለት ነው። በጣም የሚያስገርመው ቤዛንታይኖችና ፋርሶች ተፋልመው ባይዛንታይኖች ኢየሩሳሌምን ያስረከቡበት ዋነኛ ጦርነት የተካሄደው በምድር ዝቅተኛ በተባለው ቦታ ላይ ነበር። ይህ የተጠቀሰው ቦታ ሶሪያ፣ ፍልስጤምና ዮርዳኖስ በሚዋሰኑበት ቦታ ላይ የሚገኘው የሙት ባህር የሚባለውን ሐይቅ ያካበበ መሬት ነው። ከመሬት ወለል በታች 395 ሜትር ላይ የሚገኘው የሙት ባህር በምድር ላይ ዝቅተኛ ስፍራ ነው። ይህም የሚያሳየው ባይዛንታይኖች የተሸነፉት ልክ በቁርአን አንቀጾች ውስጥ እንደተጠቀሰው በምድራችን ላይ በሚገኘው ዝቅተኛ ስፍራ ላይ መሆኑን ነው። በጣም የሚያስገርመው ነገር ግን የሙት ባህር ከፍታ ሊለካ የሚችለው በዘመናዊ መሳሪያዎች በመታገዝ ብቻ ሲሆን ጥልቀቶችን የሚለኩ ዘመናዊ መሳሪያዎች ከመፈጠራቸው በፊት ግን ማንም ሰው ይህ ቦታ የምድር ዝቅተኛ ክፍል ወይም ክልል እንደሆነ ሊያውቅ የሚችልበት መንገድ አልነበረም። ሆኖም ግን ቦታው በምድር ላይ ካሉት ቦታዎች ሁሉ ዝቅተኛ እንደሆነ በቁርአን ተገልጾ ነበር። እናም ይህ ቁርአን መለኮታዊ መጽሐፍ እንደሆነ ተጨማሪ ማስረጃ ይሆናል። እስካሁን ካየናቸው ተአምራዊ ባህሪያቶች ባሻገር ቁርአን ሂሳብ ነክ ተአምራቶችም አሉት። ለዚህም ምሳሌ በቁርአን ውስጥ የአንዳንድ ቃላቶች ተደጋግመው መገኘት ነው። አንዳንድ ተዛማጅነት ወይም ግንኙነት ያላቸው ቃላቶች በአስደናቂ ሁኔታ በእኩል ቁጥር ተጠቅሰዋል። በመቀጠልም እንደዚህ ያሉ ቃላቶች ስንት ጊዜ ተደጋግመው እንደተጠቀሱ እናያለን። ቀን የሚለው ቃል በነጠላ መልኩ 365 ጊዜ የተደጋገመ ሲሆን ቀኖች ወይም ቀናት የሚለው ጥንድና ብዛትን የሚያመለክተው በሚያመለክት መልኩ ደግሞ 30 ጊዜ ተደጋግሟል። ጨረቃ የሚለው ቃል 12 ጊዜ ተደጋግሟል። ቅጣት የሚለው ቃል 117 ጊዜ ሲደጋገም በአንጻሩ ደግሞ የቁርአን መሰረታዊ ዓላማ የሆነው ምህረት የሚለው ቃል ደግሞ 234 ጊዜ ተጠቅሷል። ይህ የሚያሳየው ምህረት የሚለው ቃል ቅጣት የሚለው ቃል ከተጠቀሰበት ቁጥር በላይ በእጥፍ እንደተጠቀሰ ነው። ምድራዊ ሕይወት እና ከሞት በኋላ ያለው ሕይወትን የሚገልጹት ቃላቶች ሁለቱም በእኩል 115 ጊዜ ተደጋግመዋል። ሰማያት ሰባት እንደሆኑ የሚገልጸው አረፍተ ነገር ሰባት ጊዜ ተደጋግሟል። የገነት አፈጣጠርም ሰባት ጊዜ ተደጋግሟል። እምነት ወይም ኢማን የሚለው ቃል 25 ጊዜ ተደጋግሞ ይገኛል። እንደዚሁም ከሃዲነት ወይም እውነትን መሸፋፈል ወይም ኩፍር የሚለው ቃልም 25 ጊዜ ተደጋግሟል። ዘካ ወይም የግዳጅ መጽዋት የሚለው ቃል 32 ጊዜ ሲደጋገም በረከት የሚለውም ቃል እንደዚሁ 32 ጊዜ ተደጋግሟል። የይውልኝ ስራ የሚለው አገላለጽ ሶስት ጊዜ ሲጠቀስ እውነተኛ በጎ አድራጊዎች የሚለው ደግሞ በእጥፍ ስድስት ጊዜ ተደጋግሟል። የሰው ልጅ የሚለው ቃል 65 ጊዜ ሲጠቀስ ስለ ሰው ልጅ አፈጣጠር የሚጠቅሱ አንቀጾች ድምርም እንደዚሁ 65 ነው። እስካሁን ካየነ የምንረዳው አጠቃላይ እውነታ ቁርአን በወረደበት ወቅት በጊዜው ማንም ሊያውቀውና ሊደርስበት የማይችልን እውነታ መግለጽን ነው። በቁርአን አንቀጾች የተገለጹት እውነታዎች በሙሉ እውነት መሆናቸውም ጊዜ ባፈራው ቴክኖሎጂ ሊረጋገጥ መቻሉ አይተናል። በእርግጥ ይህ ቁርአን የሰው ንግግር እንዳልሆነና ፍጹም ኃያል የሆነው እውቀቱ ሁሉን ነገር ያጠቃለለውና የሁሉም ነገር ባለቤት የሆነው የፈጣሪ ቃል ለመሆኑ ግልጽ ማስረጃ ነው። አላህ በሱረቱ ኒሳ አንቀጽ 82 ላይ እንዲህ ይላል፣ ይህን ቁርአን አያስተነትኑም። ከአላህ ሌላ የመጣ ቢሆን ኖሮ ውስጡ ብዙ ግጭት ባገኙ ነበር። በቁርአን አንቀጾች መካከል መዘበራረቅ የለም። አንዱም ከአንዱ ጋር አይጋጭም። ከዚህ በተጨማሪ እያንዳንዱ አንቀጽ የያዘው ተአምራዊ መረጃ ከቀን ወደ ቀን እየተጠናከረ ይሄዳል። ታዲያ ከሰው ልጅ የሚጠበቀው ይህንን ከፈጣሪ የተላከውን መለኮታዊ መጽሐፍ በሙሉ ልብ ተቀብሎ አንድና ብቸኛ መመሪያ አድርጎ መያዝ ነው። አላህ በሱረቱል አንዓም አንቀጽ 155 ላይ እንደገለጸው ይህ ያወረድነው መጽሐፍ ነው፣ የተባረከ ነው፣ ተከተሉትም፣ አላህንም ፍሩ ምህረት ታገኙ ዘንድ ይከጀላልና ይላል።